ሀይሎ ጤና ይስጥልን ጉዳይ ሀና እባላለሁ ባኮ መርዳው
ሰላም እም- ስራ ለመመዝገብ ፈልጌ ነበር እናንተ ጋር እሺ ሙሉ ስሞትን ይንገሩኝ
እስምሽ አየር
እድሜዎች ስንት ነው ቴነሽ
ሰላሳ
የት አካባቢ ነው የሚኖሩት
ሰሚ ቤት
እሺ መስራት የሚችሏቸውን ስራዎችና ልምዶትን ይንገሩኝ
እም፣ ስራ የፈረንጅ ምግብ ጽዳት
እም፣ የስንት ጊዜ ልምድ አሉት የፈረንጅ ምግብ መስራት
ሙሉ የስራ ልምድ ይችላል ግን ልምድ በእንትን የለኝም ወረቀት ምናምን የለኝም የል- የስራ ልምድ አይ በልምድ እንዲሁ ሲሰሩ ስንት ጊዜ ሆኖት
አስ- አስራ አምስት አመት አስራ አምስት አመት ያው ሰርግ ክርስትና ምናምን እሰራለሁ
አስራ አምስት አመት አዎ እድሜዎትን ስልሳ ነው ያሉኝ አይደለም
አዎ
ሀይሎ ቴነሽ
አቤት ይቅርታ ቆይ አንዴ ራሷ አናግራት ማናገር ስላልቻለች ነው።
ድምጾት ይቆራረጣል በስልክ ደውልሎት ምናልባት ደውል ከሆነ ቆይ መልሼ ልደውልሎት መልሼ ልደውልሎት እሱ ይቆራረጣል ስልኮት እሺ እሺ
እ-